የኔ ስትልኝ ቢስትሪ ሄሎ ሰላም እህ እህ እንደዚህ ቆይ ነው
ዊድሮ አድርጌ ነበር ቤት
መቼ
አምስት ሺህ ብር እና አፕሮቭ ይደረግ ምናምን ነገር የሚል ጽሑፍ ያሳያል። አፕሮቭ አልተደረገም ምናምን ድምጽህ ነገር ይላል።
በጣም ይቆራረጣል። አንዴ መልሰህ ትደውልልኛለህ? ምንም አይሰማም።
እ?
ድምጽህ አይሰማም። መልሰህ ደውልልኝ።
አሁን አይሰማም?
ይቆራረጣል በጣም
አሁን
ሄሎ
ሄሎ፣ አሁን አይሰማም? hello